ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮ የምደረውት
አሁን ከሆነ ቦታ ትራንስፈር አድርጌ ወደ አፍሮ ከቴሌ ብር ማለት ነው እሺ
እና ብሩ አልደረሰም እዛ እና ስልኬ ላይ አልመጣም።
ደውሎ አስመዝግበው ነበር እኛ ጋር ከዚህ በፊት
አሁን አሁን ገና አሁን ነው ያሳወኩት ስልሽ አሁን ከአንድ ሰዓት ፊት ምናምን ነገር
እሺ በዚህ ቁጥር ነበር አ በዚህ ቁጥር
እሺ እስካይለው ትንሽ መስመር ላይ ይጠብቁኝ መስመር ላይ ያሉ ደንበኛችን አዎ
ስላስጠበቅነው ይቅርታ እዚህ ጋር እንደሚያሳየኝ የነገሩን ሁለት issue ነበር አይደል የ deposit ም የ withdraw ም አ አንድ በቴሌግራም ላክልኝ ብላኝ ነበር ልኬላት ነበረ ልኬ ነበረ እህ
ያው ደግሞ በእስክሪብቶም ጽፌዋለሁ አሁን መናገር ካለብኝ ለመናገር ያህል
እሺ የላኩት screenshot ም ደርሶናል ቴሌግራም ላይ ካሳሁን በሚል አይደለ የቴሌ ብሩ አ አ እና የ deposit ኡን ታይቶሎት ነበረ ወደ አፍሮ ቤት ተላልፏል በእኛ በኩል እዚህ ጋር የሚያሳየው
ማለት አዎ እሱ ተላልፏል የ deposit ኡ ስለዚህ ሳይገባ ከቀረ አሁንም refresh አድርገው ወይ ድጋሚ አይተው ይሞክሩትና አፍሮ ቤቶችን ነው የሚያናግሯቸው
እሺ እንትኑስ withdraw ያለው
withdraw ላይ screenshot አልደረሰንም ገና ስክሪንሹት ሲልኩልን በዛ መሰረት እናይለታለን
እሺ
መልካም ምሽት ይሁንልዎት